አይደለችም ሰላም ብላ
ሰላም ናችሁ?
ሰላም ነው።
ከኮሪያ ሆስፒታል ነበር ምደውለው።
እሺ
ICU patient ያለ ወደ ጳውሎስ ለመውሰድ ፈልገን ነበር እና ቬንቲሌተር አላችሁ እንዴ?
ቬንትሌተር አለና
እ፣ አሁን process እያደረጉ ነው። ጳውሎስ ተቀብለውናል እና okay። com- communicate አድርጋችኋል ጳውሎስ?
አዎ communicate አድርገን ICU አልጋ አግኝተናል።
ኦ፣ እ፣ አምቡላንስ ፈልገን ነበረ።
okay። እስኪ እሺ፣ ከኮሪያ እ፣ ወደ ወደ ጳውሎስ
ጳውሎስ አዎ።
case ኣቸውን ትነግኛለሽ?
እ፣ CKD patient ናቸው። on CKD on
እ፣ AKI on CKD
okay እሺ።
hypertensive እና gastric CA
okay እሺ። ስማቸውን
እ፣ ባጫ ማ?
ሂ- ባጫ ሂያ ሂዬ፣ ባጫማ ሄዬ ሄዬ?
ባጫ ሄዬ። አዎ እሺ እሺ። እድሜያቸው እድሜ ሰባ ስድስት
እሺ፣ እንደውልሻለን። አንዴ እሺ ጠብቂ።
እስከዛ family ዎቹን ምን ያህል ብር እ፣
አዎ እኮ ያደርጋቸዋል?
እሱንም አድርጌ እ፣ እሺ።
እደውልልሻለሁ።
እሺ እሺ